ትዝ ባልሽን ቁጥር ልብ ያስታውስሻል ደስታ ምትመግቢው ለካ አንቺ ይኖረሻል በፊት የነበረው ጫታና ሳቅሽ ንግግርሽና ደግሞ ቁም ነገርሽ ቀረና እንደ ዋዛ ያ ሁሉ ፍቅራችን ተለያይተን ዛሬ ፈረሰ ጎጇችን ትዝ ባልሽን ቁጥር ልብ ያስታውስሻል ደስታ ምትመግቢው ለካ አንቺ ይኖረሻል ትዝ ባልሽን ቁጥር ልብ ያስታውስሻል ደስታ ምትመግቢው ለካ አንቺ ይኖረሻል ለካ አንቺ ይኖረሻል የልቤ አለኝታ ትዝትኛለሽ ከጧት እስከ ማታ ያለሽኝ አንቺ ነበርሽ ምንጊዜም ለፍቅር ግን ስለረሳሽው ትቼዋለሁ ይቅር ትዝ ባልሽን ቁጥር ልብ ያስታውስሻል ደስታ ምትመግቢው ለካ አንቺ ይኖረሻል ትዝ ባልሽን ቁጥር ልብ ያስታውስሻል ደስታ ምትመግቢው ለካ አንቺ ይኖረሻል በፍቅር ተስማምተን ስንኖር በአንድነት ተረሳና ቀረ የነበረን ስሜት ባለፈው ፍቅራችን ልቤ ከርመሻል የምታስታውሺው ለካ አንቺ ይኖረሻል ትዝ ባልሽን ቁጥር ልብ ያስታውስሻል ደስታ ምትመግቢው ለካ አንቺ ይኖረሻል ትዝ ባልሽን ቁጥር ልብ ያስታውስሻል ደስታ ምትመግቢው ለካ አንቺ ይኖረሻል ደስታ ምትመግቢው ለካ አንቺ ይኖረሻል ደስታ ምትመግቢው ለካ አንቺ ይኖረሻል ደስታ ምትመግቢው ለካ አንቺ ይኖረሻል